ቀናት ሄሎ
ሄሎ።
አቤቱም ሰላም ነው?
አለን አለን። ትኬት ለመቁረጥ ነበር።
እሺ ለመቼ ከየት ወዴት? ከየት ወዴት ነው የፈለጉት? እ እ hello ስማ፣ ወዴት አሉኝ? አይሰማም፣ ይቆራረጣል ስልኩ።
ከሽሬ ወደ አዲስ አበባ።
ከሰ- ከሰመራ ነው ሽሬ?
ከሽሬ ሽሬ ከሽሬ okay። ለመቼ?
ለነገ
ለስንት ሰው ነው?
አንድ ሰው
እሺ ለነገ አርብ እ፣ ከሽሬ ወደ አዲስ አበባ
አ እ፣ ጠዋት ሶ- እ፣ ለአራት አስር ጉዳይ ሰባት ሰዓት ላይ እና አስራ አንድ ሰዓት ላይ ነው ያለው። ዋጋው አምስት ሺህ አንድ መቶ አስራ ስድስት ብር ሊያዝሎት
አምስት ሺህ አንድ መቶ አስራ ስድስት ብር አስራ ስድስት እና አት- እንትን ቁጥር ልስጥና ኮድ የምትልክለት ሰው እሺ ሊያዝሎ የስንት ሰዓቱን ሊያዙ ለአስራ አንድ የአስራ አንድ ሰዓት የአንዱ ስንት
ያለው ለአራት አስር ጉዳይ ለሰባት አስር ጉዳይ እና ለአስራ አንድ እ፣ አስር ጉዳይ የት ይሁን የ-
እ እ hello
ይሰማል አይሰማም? የ- የአስራ አንድ ሰዓት የአስራ አንድ ሰዓት እሺ ለአስራ አንድ አስር ጉዳይ ነው ኤርፖርት ዘጠኝ ሰዓት ላይ ነው የሚገኙት እሺ እሺ እና ኮ- ኮድ የምትልክለት እንትን ላክልህ ልንገርህ እልካለሁ እሺ ሙሉ ስም መጀመሪያ ይነግሩኛል እሺ እስከ ሀያት ስም ልንገርህና ያውቃሉ የተጓዡ እ እ የተጓዡን እስከ አያት ስም ያውቃሉ ሙሉ ስም እ አ አ ይንገሩኝ እሺ ሀብቶም ደሳለ
ሀብቶም ደሳለ
ደሳለኝ እሺ ጎይታውም እና ቁጥር ልንገርህ እሺ አንዴ እሺ ይንገሩኝ
ሰባ አምስት
ዜሮ ዘጠኝ ሰባ አምስት
አርባ ስድስት አርባ ስድስት አርባ ሁለት እሺ አርባ ሁለት ሀያ
ሀያ አንድ ሀያ አንድ አዎ ሀያ አንድ እሺ ሰባ አምስት አርባ ስድስት አርባ ሁለት ሀያ አንድ አዎ እሺ በምን ባንክ ነው መክፈል ፈልጉት?
እ?
በምን ባንክ ነው መክፈል ፈልጉት?
በሞባይል ባንክ ከፍለዋለን እንግዲህ ባንክ ንግድ ባንክ አዎ okay እሺ እሺ ስድስት letter code ይመጣላችኋል። እሱን እ፣ mobile banking ላይ እ?
አስገብታችሁ እ?
እሱ መክፈል ኮድ ይመጣል እና በኮዱ መሰረት እ፣ በሞባይል ባንክ አዎ፣ ይከፈላል።
እሺ እሺ እሺ የሚቸግራችሁ ነገር ካለ ደውሉልን። ለነገ ከሽሬ አዲስ አበባ የ ለአስራ አንድ አስር ጉዳይ ነው ኤርፖርት ዘጠኝ ሰዓት ነው የምትገኙት። ቴክስቱ ተልኳል። እናመሰግናለን። መልካም ጊዜ